Hello ዋሽንግተን ከተሪ ሕክምና ማዕከል መደጃዎች ደህና አደራችሁ።
እግዚአብሔር ይመስገን ደህና አደሩ።
ዛሬ ዶክተር መቅድም ጋር ቀጠሮ ለመያዝ ፈልጌ ነው የምደውለው።
ዛሬ ለዛሬ ቀጠሮ እኛ system ኣችን አይዝም። reception ካርድ እንዲያስተላልፍሎት የ reception ቁጥር ልስጦት።
እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ድጋሚ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ስምንት ሰላሳ ሶስት ነው ያልሽኝ? ይቅርታ አዎ ሰማንያ ስምንት ካሉ በኋላ ሰላሳ ሶስት ከዛ በኋላ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ thank you እመቤት አመሰግናለሁ።